ሄሎ ይስጥልኝ።
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ሰላም ናቸው? እንዴት ናቸው?
እግዚአብሔር ይመስገን።
አለ ሰላም።
ለ- ለመመዝገብ ነበረ ተ- እንትኑን ለማየት የማታው ስንት ሰዓት ነው የሚጀምረው?
እ፣ ሁለት ሰዓት ነው የሚጀምረው። ቀደም ብለው ይድረሱ። አሁን መመዝገብ ይችላሉ።
እንመዝገብ አሁን?
አዎ እሺ ለመክፈልስ ምንድን ነው የምናደርገው?
እ፣ ክፍያውን እዛው ላይ በአካል መጥተው መክፈል ይችላሉ።
ካልሆነስ transfer ም ማድረግ ይችላሉ። በ cash ም እ?
መስጠት ይችላሉ። እዛው ማድረግ በአካል መጥተው transfer ም cash ም ማ- መስጠት ይችላሉ።
ሁለቱም ይቻላል። እሺ ስለዚህ አዎ።
እንመዝገብ አሁን። ስልክ ልስጥሽ?
አዎ አዎ፣ reserve ያድርጉ። ስሞት ዜሮ ንገሩኝ።
ዜ- ቢኒያም ብርሃኑ እና በላይ ታካ
እሺ፣ ቢኒያም ብርሃኑ ልበልና የሁለት ሰው ቦታ ልበለው።
ሁለት ሰው ታጅልኛ
እሺ፣ ስልክ ቁጥር ንገሩኝ።
ዜሮ ዘጠኝ ዜሮ ሰባ ሁለት ሰባ ሁለት ሰባ ሁለት ሀያ ሁለት ሀያ ሁለት ሀምሳ አራት አርባ ሰባት አምሳ አራት አርባ ሰባት ለሁለት አዎ።
ሰው ነው ያሉኝ አይደለ?
ሁለት ሰው ነን። አዎ፣ ሁለት ሰው እሺ እ፣ ስለዚህ ሁለት ሰዓት የሚጀምርበት ነው። ቀደም ብለው ለመድረስ ሲሞክሩ okay።
ትኬቱን እዛው በር ላይ ያሉ ልጆች ስለዚህ አሁን አንተ ተሰለፍ ይላልሻለ ስመን ገብቼ እንጠብቀኝ ድረስ
አዎ ሄሎ።
አዎ እሺ እሺ አቤት።
አመሰግናለሁ። በቃ አይ አመሰግናለሁ። በቃ ስማችን ካፈለሽ አመሰግናለሁ። እሺ እሺ እሺ እኔም ሰላም አመሰግናለሁ።
ነው።
መልካም ምሽት።
አሜን አሜን።